ሄሎ
ሄሎ፣ ሰላም ጤና ይስጥልን።
ሰላም ጤና ይስጥልኝ።
ማኪ ከችፕችፕ ነበር የምንደውለው።
እ- አዎ አዎ፣ እሺ ዛሬ የሚወጡ item ኦች ነበሩት አይደለም? ይመጣሉት?
አዎ አዎ፣ በጣም ይቅርታ ዛሬ ማድረስ አልቻልንም። አጋጣሚ መኪናችን ተበላሸ እና ነገ እናመጣሉት ነበረ።
እሺ እሺ፣ ይሁን እሺ።
ስንት item አሉት? ስንት or- ስንት order ኦች አሉት? ስንት item አሉት?
እ፣ cabbage፣ እሺ እ፣ ሽንኩርት
እሺ
እና ካሮት።
okay እነዚህ ሶስቱ item ኦች ላይ ያው ለይቅርታ ያክል ሁለት ሁለት ኬጂ በነፃ እናመጣሉታለን እና በጣም ይቅርታ አሉት ነው።
እሺ እሺ፣ እናቴ ችግር የለውም።
ነገ እናመጣለን። እሺ መልካም ምሽት ይሆናሉት።
አመሰግናለሁ። መልካም ምሽት።
እሺ እሺ